hello ጤና ይስጥልኝ ችግር ሄሎ ሄሎ አባ እንትን አላካችሁልን? ምንም እንዴ? ትናንትና ማታ ነበር ያዘዝነው። ጎመን ጎመን እና ድንች ድንች በእሌኒ እሺ።
ጎመን ደግሞ በአዜብ ጥቅል እሺ አንዴ ስልክ ስልክ ዜሮ ይነግሩኛል ዘጠኝ አስራ አንድ እሺ አንዴ ዜሮ ዘጠኝ አስራ አንድ ሀምሳ ሀምሳ ሀምሳ ስምንት ሰላሳ ዘጠኝ ሰላሳ እሺ
ሽንኩርት መጥቷል። አብረን ያዙ
እሺ admin ኑ ማን ነው በዚህ ላይ በ- የድንቹ በእሌኒ ነው በእሌኒ
አዎ እሱ accept አልተደረገም አውርተ- አውርቻት ነበር ቅድም ምኑ ድንቹ አዎ ሽንኩርቱን ነው የመጣው የሞላበት ሰዓት ሌት ሆኖ ስለሞላ accept አልተደረገም እሱ እሺ የኔስ ጎመን እሺ ጎመን በማን ነው አዜብ
አዎ እሱም accept አልተደረገም አልተደረገም። አይ ልጆቹን አንጡ ብለን እኮ እናንሳላቸው ብለን ነው check አዎ እናድርግ እሱ ብለን።
ነገ ነገ ነው የሚመጣው ነገ ነው የሚመጣው። እሺ ነጭ ሽንኩርቱን ነገ እንዳትረሱብን አንድ ላይ ላኩልን።
እሺ እሺ ይመጣል ነጭ ሽንኩርቱ ነገ እሺ እሺ
እሺ።